የቀሳውስት አገር የቅዱስ ገዳማት የታቦታ ደብር ፋሲለደስ አክሱም የታሪክ ምስክር መስቀል ጽላታችን የእምነታችን ሚስጥር ገዳማት መስጊዱ ሐውልታችን ሳይቀር አገሬ ሰው ኧረ እንዴት ነው አገሬ አፈሩ ኧረ እንዴት ነው አገሬ ወንዙ ኧረ እንዴት ነው ወፉ አራዊቱ ኧረ እንዴት ነው ባለዝና ያደረገኝ ያሸንተረር ያስከበረኝ ሜዳ ወንዙ የሚያኮራኝ ኧረ እንዴት ነው ዋናፈቀኝ ያ ወገኔ ያሳደገኝ ያስተማረ ሰው ያረገኝ ያልከፈልኩት የቀረበኝ ለውለታው ባለዕዳ ነኝ ሀገሬን አረሳም ሀገሬ ወገኔን አረሳም ወገኔ ክብሬና ስሜን ወጌ ማረጌ ነፃነት ድሌን እምነት ማተቤን የዜማ የቅኔ የቀሳውስት አገር የቅዱስ ገዳማት የታቦታ ደብር ፋሲለደስ አክሱም የታሪክ ምስክር መስቀል ጽላታችን የእምነታችን ሚስጥር ገዳማት መስጊዱ ሐውልታችን ሳይቀር አገሬ ሰው ኧረ እንዴት ነው አገሬ አፈሩ ኧረ እንዴት ነው አገሬ ወንዙ ኧረ እንዴት ነው ወፉ አራዊቱ ኧረ እንዴት ነው የሃይማኖት የታሪክ ሀብታም ወገን ይዤንን ያልረታም የሰው አገር አንገት ቢያስደፋም ኩራት ክብሬ ከልቤ አልጠፋም የእናት የአባት ታሪክ ብስራቴ የእህት ወንድም የልብ ኩራቴ ኢትዮጵያዊው ወገኔ ሀብቴ ጋሻ ክንዴ ድጋፍ ጉልበቴ እናቴን አረሳም አባቴ እህቴን አረሳም ወንድሜ ስጋና ደሜን የክፉ ቀኔ ሚስጥር ያንጀቴ የራብ ጥማቴን በልቶ መጥቀብ በአገር ነበር፣ ለብሶ ማጌጥ በአገር ነበር፣ መኩራራትም በወገን ነበር፣ መመካትም በወገን ነበር። በአይን እንጂ እድል ቢከፋ ከገበታ ስማድ ማይጠፋ የራስ ቆም የሰው መመኘት በአመል ወዶ ወድቆ መገኘት ሀገሬን አረሳም ሀገሬ ወገኔን አረሳም ወገኔ ክብሬና ስሜ ወጌ ማረጌን ነፃነት ድሌን እምነት ማተቤ